ሄሎ
ሄሎ ሰላም ነው እግዚአብሔር ይመስገን። ፍሊንትስቶን ሆምስ
እም፣ አለን ከፍሊንትስቶን ሆምስ አይደለ?
አዎ አዎ አዎ ፍሊንትስቶን ሆምስ ነው የደወሉት።
okay፣ ማስታወቂያ ላይ ሰምቼ ነው እሺ እሺ አክሲዮን አክሲዮን ሽያጭ አዎ አዎ አዎ፣ አክሲዮን ሽያጭ አዎ አዎ። አሁን ስምና ስልክ ነው እየመዘገብን ያለ ነው። ስምና ስልኮትን መዘግብና ልክ ስንጀምር ስልኮት ስላለኝ እደውልሎትና ያለውን መረጃ detail ኡን እነግሮታለሁ። ወይ ወደ office ን መምጣት ካለው ካለቦትም ወደ office መጥተው ያለውን መረጃ መውሰድ ይችላሉ። አ- ሐምሌ አንድ ነው የምንጀምረው እ፣ information መስጠት እም፣ እንደውልሎታለን። የዛኔ ስሞትም ማን ልበል
አብይ ስምኦን
አ- አብይ እሺ፣ አብይ- ምን ላይ አብይ ነበረ?
ስምኦን አብይ ስምኦን እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
እ፣ እንትን ላይ TV TV ላይ ኢቲቪ እሺ፣ ቲቪ ላይ እሺ፣ አዎ።
እሺ እንደውልሎታለን። አቶ አብይ አዎ፣ ስልኩን ያዥዋ እኮ አዎ ስልኩ- ዜሮ አ- ስልኩ እያሳየኛል አስራ ስድስት okay።
ቤት መጨረሻው ሀያ ሶስት አይደል?
አዎ፣ አዎ።
አዎ አዎ ያሳየኛል። ችግር የለም፣ እንደውልሎታለን ሲጀመር።
እሺ በቃ እሺ እሺ እሺ መልካም ጊዜ ሆኖሎት